ዜሮ ጤና ይስጥልኝ።
አብሮ ስጥልን። ግሩፕ ላይ የገቡ ልጆች ነበርና ስልካቸውን የለኝም። እቃው መጥቶ እንድሰጡኝ ነበር ስልኮትን የእርሶ
የኔ ሄሎ ሄሎ፣ ይሰማኛል። ስልክ ይስጡ።
የ- በደወልኩት ይሄ የኔ ነው አስራ አንድ ሀምሳ ሁለት ስልሳ ሀያ ሶስት
እሺ፣ ከመዋጮ ልጅ እ?
እሺ፣ አንዴ ላውጣሉት።
እሺ እሺ፣ ምን ግሩፕ ላይ ነው?
እ፣ ሽንኩርትና ቃራ ድዋብና ናሪ የሚሉ
እሺ፣ እ፣ አባይ ናሪን ያሉት አ- አይደል?
ናሪ ናሪ አስራ ሁለት ኪሎ ነው?
ናሪ ናሪ ነው ምናምን ናሪ ናሪ የሚባል ሽንኩርት ነው አይደል?
ሁለ- ሽንኩርት ላይ አምስት ኪሎ ነው መሰለኝ።
አምስት አምስት። አዎ፣ እሺ፣ የናሪ የናሪ ናሪ እና ከዛ ቃራ ላይ የምትዋብ የምትዋብ የምትባል እ፣ እሺ፣ 0956
እሺ ሀምሳ ስድስት 34 ሰላሳ 99 አራት 53 ዘጠና ዘጠኝ 53 ሀምሳ ሶስት ማን ይሄ- የማን ነው ይሄ ይሄ የናሪ ነው።
ናሪ እሺ እሺ፣ የቃሪያ ላይ ደግሞ የምንትዋብ ልንገሩት ምንትዋበ 0911 አስራ አንድ 91 ዘጠና አንድ 22 98 ሀያ ሁለት ዘጠና ስምንት አዎ እኛም እንጠቅልን ከፈለሱ ምን እ- እ- እ- እሺ እኛም እሺ ደውለን ማሳወቅ እንችላለን ከፈለሱ።
እሺ አሳውቁት እናንተ ምንም እደውልላቸዋለሁ እሺ እሺ እሺ እሺ